ሰላም ሰላም ነው።
እግዚአብሔር ይመስገን።
ከቤስት ቤት ነው የምንደውለው። ሰላም ነው።
እንዴት ነህ?
እሺ እንዴት ነው? ቴሌግራም ላይ ጥያቄ አቅርበው ነበር አይደለ? የድሮ ላይ ዜሮ ሶስት አዎ።
ላይ ጥያቄው ተመልሶለታል እንዴ? ጥያቄው
እ፣ በ- በ- ጥያቄው ምን ነበረ?
አስታውስ።
ለእንትን የአንዱ cashier እ?
እሺ አንዱ cashier ምን
አንዱ cashier lock down እያደረገ ነበር። ዝም ብሎ ኮምፒውተሩን አጥፍተን ስናበራ lock ያደርጋል።
እሺ አሁን ተስተካክሎሎታል።
አልተስተካከለም።
Okay፣ ቴሌግራም ላይ አሁን አዲሱ ላይ ነው የጻፉት።
እ፣ እ፣ እ?
አዲሱ ላይ ቴሌግራም አዲስ አዲሱ ቴሌግራማችንን ያውቁታል።
እ፣ አላውቀውም።
Okay በቃ እሺ እንትን website ላይ አሁን አዲስ system ተለቋል። እሺ የቤስት ቤት website ላይ
እሺ እዛ ላይ ገብተው ጥያቄዎትን ማቅረብ ይችላሉ። እሺ ይፈታሉታል።
እሺ እሺ። Thank you እሺ እኛም
wow ወይኔ ሞላ